Hello. Hello Hello ይሰማል
አ
ይሰማል ወንድም
አ
ሰላም ነው
ሰላም
ሳፊ electrical ባጃጅ ነበር የምደውልልህ
አ
ሳፊ ሳፊ የ electrical ባጃጆች ከዛ ነበር የምደውልልህ
ሄት ከሳፊ electrical ባጃጅ
እሺ
ስልክን comment ላይ አስቀምጠህ ነበር እና ለዛ ነው የደወልኩልህ
አ እ
እሺ
የት ነው ያለው አንተ መግዛት ነው የፈለከው ወይስ ለ information የፈለከው
ቆይቷል እኮ ከአራት ወር በፊት ነው አይደል?
ከአራት ወር አዎ አሁን comment ላይ ማናጀሬ ደውል ምናምን ብላኝ ለዛ ነው አራት ወር አሃ። አዎ አራት ወር ነው።
OK አዎ ቆይቷል ማለት ነው እሷ ናት አሁን ደውልላቸው አዎ።
ምናምን ብላኝ እየደወልኩ አዎ፣ ነበር ኤሌክትሪክ ይሻልሃል ብሎ ነበር ሰውና ኤሌክትሪክ ገዛ ብዬ ነበር።
አዎ በ electrical ከአራት ወር በፊት ነው።
እንዴ ሀሳብ አልቀየርክም ለመግዛት
አዎ ገዝቻለሁ።
ገዛክ
አ
እሺ እሺ
እሺ